ነው
አብሮ አስጥልኝ።
ደንበኞችን አገኘ
አይ አይሰራም። እንትን እንትን ኦቲቲ የሚለቀውን አስገብቼ
እሺ
ኒው ሰክር ኒው ፓስወርድ ፎር ሁሉ ስፖርት አካውንት ይላል።
ምን ይላል?
ሁሉ ስፖርት አካውንት ፓስወርድ አስገባ ምናምን ይላል። አዲስ
አዲስ password
አዎ የ new secure ሁሉ ስፖርት password account ይላል።
ምኑ ጋር ነው? OTP ካስገባሁ በኋላ ነው እንደዛ የሚለው?
አ- አዎ ከዛ በኋላ ነው እንደዛ ምለው።
እሺ ወይ screenshot አድርገው ይላኩልን ቴሌግራም ላይ still ያው
በቴሌግራም ልላክ።
አዎ screenshot ያርጉና አሁን ያሉትን አ ቴሌግራም ላይ ይላኩልኝ አይተ ነው እዛው ላይ መልስ እንሰጡታለን። ስልክ ልስጦት የቴሌግራም ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
እ ዜሮ ሰባ ስምንት አስራ ሰላሳ አስራ ሰላሳ ዜሮ ስድስት ዜሮ